ስፖርት ባኮም ደዳው ጤና ይስጥልኝ።
አብረ ይስጠልን።
እንትን ዊዝሮስ አድርግ አላስገባልኝም ነበር እና ካመለከቱ ሶስት ቀን አራት ቀን ሆነኝ እስካሁን ግን አልተመለሰልኝም።
ምንድን ነበረ
ዊዝድሮ አድርጌ በቴሌ ብር ልከዋል? ቴሌግራም ላይ
አዎ ልኬላችኋለሁ፣ ግን አይታችሁታል፣ አልመለሳችሁልኝም።
የቴሌግራም ቁጥሮቴ ነው
አይደለም ልንገርሽ፣
እሺ ዘጠና ስድስት
እሺ ስልሳ አንድ እሺ አስራ አንድ ዜሮ ስድስት
በዚህ ስልክ አልመጣልንም።
ዜሮ ዜሮ ዘጠኝ ዘጠና ስድስት ስልሳ አንድ አስራ አንድ ዜሮ ስድስት የተ- የተያዘበት ስልክ ቁጥር ነው።
አይ የለ ቴሌግራም ላይ እኮ ነው ያልኩት። የቴሌግራም ቁጥር ነው የሚነግሩኝ።
okay የቴሌግራም ቁጥር ነው። እሺ ዘጠና ስድስት ዘጠና ስምንት ዘጠና ስምንት
ስልሳ አምስት አስራ ስድስት
ስልሳ አምስት አስራ ስድስት ዜሮ ዘጠኝ ስንት ነው ዜሮ ዘጠኝ ዘጠና ስድስት
አይደለም? የቴሌግራም እኮ የቴሌግራም ነው ይሄ ዜሮ ዘጠኝ ዘጠና ስድስት እሺ ዘጠና ስምንት ስልሳ አምስት እ
አስራ ስድስት
ይርጋ
አዎ ያው
እሺ ተላልፎሎታል። ትንሽ የ system ችግር ስላጋጠመ ነው። በትዕግስት ይጠብቁ።
እሺ እሺ technical የሆነ ችግር ስላለ ነው። ሲስተካከል ስለምናሳውቅ በትዕግስት ይጠብቁ።
እሺ እሺ